ነጋር ተውታለን ሄሎ ሰላም ጤና ይስጥልን።
አቤት አነስነ አቶ ሮቤል አቤት ከ STEM for Kids ደውሎት እ?
STEM STEM for Kids እሺ እሺ
ነው።
አሉ ደህና እግዚአብሔር ይመስገን። ሩልና ሳይመን የ programming one Scratch ጨርሶ ነበራል። መልካም class አ አ
ቀጣይ የ class October five እናለን።
መቼ ነው እሱ ኦክቶበር ፋይቭ ኦክቶበር ፋይቭ እሺ መልሼ ልደውልሽ ምሳለኝ በደንብ እንዳወራ ችግር የለም።
መልሽ